የንህዝብኝ ቴፕ የበላ ምርጫ ማዕከል በኩል
አሎ አሁን ደውዬ ነበረ ጅቡቲ ብዬ
ለነገ ነበር የፈለጉት። መሄጃ ብቻ ነው የፈለጉት?
ነገር አዎ መሄጃ ብቻ መሄጃ ብቻ
እሺ መሄጃ ብቻ ከሆነሽ ዋጋው የሚሆነው አርባ ሶስት ሺ አንድ መቶ ሰባ ሶስት ብር ነው።
አርባ ሶስት ሺህ እሺ።
ጠዋት ሶስት ሰዓት ላይ እና ዘጠኝ ሰዓት ከሀምሳ አምስት የሚነሳ በረራ ነው ያለው።
ዘጠኝ ሰዓት ሶስት ሰዓት ከሀምሳ አምስት እና ዘጠኝ ሰዓት ከሀምሳ አምስት ዘጠኝ ሰዓት ከሀምሳ አምስት እና ሶስት ሰዓት ከአስራ አምስት
ሶስት ሰዓት ከአስራ አምስት እሺ እሺ ወንድም አስ- አርባ ሶስት ሺህ አንድ መቶ ሰባ ሶስት
አንድ መቶ ሰባ ሶስት እሺ እሺ የማታዊ ቀነስም እንደዛው ነው ዋጋው አዎ የሁለቱም ተመሳሳይ ዋጋ ነው።
ተመሳሳይ እሺ እሺ እሺ ወንድም እሺ አመሰግናለሁ መልካም ቀን እሺ እኛም ተደውሎ እናመሰግናለን። መልካም ቀን ይሁንልዎት።
እሺ አሜን አሜን